ችብችብ hello Hello፣ እንዴት ናችሁ?
እግዚአብሔር ይመስገን። Hello
ትናንትና ቺፕ አዝዤ ነበረ ማታ ማለት ነው።
እሺ ከዛ ጥቅልና ቲማቲም አዘናል ሶስት ሆነን ማለት ነው።
Okay የእሱ ኮድ አልተላከልኝም። ኢየሩሳሌም እስኪ አንዴ ስልኮትን ንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ ሰማንያ አምስት እሺ ስልሳ አንድ አርባ አንድ
የጥቅል ጎመንና የምንድን ነው ያልተላከው?
የቲማቲም ቲማቲም ዘጠኝ ኪሎ ሶስት ሶስት አዘን ነበር።
እ፣ ጥቅል ጎመን እኮ ሰው ያስ- አልሞላም።
አልሞላም ለዛ ነው።
አምስት ሰው ነው የሚያስፈልገው። ሁለት ሰው ይጨምሩበት fail ሳያደርግ።
Okay ለዛ ነው።
እንትኑስ እ፣ ቲማቲም
እሺ ቲማቲሙን check ላርግሎት። እሱም አንድ ሰው ይቀረዋል። አንድ ሰው ያስገቡበት።
አራት ሰው ጀሪና ሆኗል።
ሩት ነው ያሉት።
አሀ እንትና የለ- የለችም አንዷ። እሺ አዎ አንዷን ያስገቡና ሶስት ይሆኑ።
እሺ እሺ እሺ